ሰላም ጤና ይስጥልን። ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
እሺ፣ ቤት ነው።
ደውዬ ደውዬላችሁ ነበር አልመለሳችሁልኝ።
ምን ነበር?
withdraw አድርጌ ነበረ እሺ፣ መቼ ነበር ያደረግከው?
ሌሊት ላይ ነበር ያደረግኩት።
በዚህ ስልክ ነው?
ሰባት ሰዓት ነው። አዎ ቴሌብር ላይ ነበር። ሌላ ጊዜ ፈጣው ነው ይገባ። ቀድሞ ደግሞ ገብቶልኝ ነበር ሌላ ብር ስንት ብር ነው?
ሶስት ሺ ሶስት መቶ
እሺ፣ ሶስት ሺ ሶስት መቶ ብር ነው አይደለ?
አዎ አዎ እሺ፣ process ላይ ነው። አንዴ ለሳንቲም ላሳውቅልህ እና manual እንዲያስገቡልህ አደርጋለሁ። እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
Okay።